ጤና ይስጥልን ቤት ቤት ነው የምንረዳው?
እንትን በእውነት ፈልጌ ነው።
እሺ cashier code ንገረኝ።
እ
cashier code ወይም ticket ID ንገረኝ።
ለኮድ ያለ እሺ።
cashier code መጨረሻ ላይ ያለ scan ከምታደርግበት በታች
መጨረሻ ላይ ያለው መጨረሻ ላይ cashier code የሚል አለ። አዎ
እታች ያለው ነው።
hello
ወይ ቆይ እያሉ እያዩ ነው እ አስራ አንድ
አስራ አንድ
ሀያ ዘጠኝ እሺ
ሀምሳ ዘጠኝ ዘጠና አራት
የወጣበት odd ሀያ አምስት odd ነው። total odd ደግሞ ሶስት መቶ ሰማንያ ሰባት ነው። ስታካፍለው ከሀያ በታች ይመጣል። ስለዚህ ቦነስ የለውም።
የለውም።
አዎ ስለደወሉ እናመሰግናለን። መልካም ቀን።